ሄሎ ሄሎ በሽት ቤት ቤት ነው የበለጠ
ሰላም ነው።
ሰላም
አሎ አቤት ሰላም አይሰማም ይሰማል ይሰማል። አንድ እ፣ እንትን እ፣ እንድትነግሪኝ ነበር ብዬሽ ነው።
ካሻር ኮዱን ይዘኸዋል እሺ አስራ ሁለት እሺ
ዘጠና ሶስት እሺ
ሰማንያ አምስት እህ
አስራ ዘጠኝ
እሺ እሺ ሁለት ጨዋታ ወጥቶብሃል ወድቋል እሺ ትኬቱ
ስንት ጨዋታ?
ሁለት ጨዋታ ወድቆብሃል እሺ መልካም ቀን